Dentro de la ambulancia, ambulance አገልግሎት የልብነት ሁኔታ ለአምቡላንስ
ቅድም ቡክ አድርጌ ነበረ
እሺ ለጠዋት። አሁን ደግሞ ሐኪም ቤት እንደ ዶክተሩ አይገባም ብለውኝ
እሺ አስራ ሁለት ሰዓት ተኩል ያሉኝ ኖት አዎ፣ ወደ አዎ።
ገላ
አይደለም ገላ ሳይሆን እ፣ ከግራር አዎ ከግራር ወደ ዋጋ አይን ክሊኒክ አዎ አዎ
እሺ
እና ነ- ለመቼ ዶክተሩ ነው?
አይገባም እ?
ለመቼ ያረጉት ቀጠሮ?
ነገ ጠዋት አይ እነ- እስቲ ቀጣይ ነዋ እንትን የምንለው
እሺ በቃ የነገው ቀርቷል ማለት ነው።
የነገ ቀርቷል። አዎ እሺ እሺ በቃ ቀደም ብሎ ሌላ ጊዜ አሳውቁንና እንደዚህ እሺ እሺ እሺ እሺ፣ እናመሰግናለን ስለደወሉ።
እሺ። ነገ